ሰላም ጤና ይስጥልን በሽቱ ቤት ሄሎ
ወስድሮ አድርጌ ነበረ ለዜሌ ብር አላልኩም።
ምን አልከኝ?
ወስድሮ ስንት ብር ነው?
አምስት ሺህ እና ሁለት ሺህ
መቼ በዚህ ነው ስልክ- ያረካው? መቼ?
ዛሬ- ዛሬ በዚህ ስልክ አይደለም እሺ እሺ፣ ንገረኛ ቤስት ቤት ቁጥር ዘረፋይ
እሺ፣ ሀምሳ አ?
ዜሮ ዘጠኝ ሀምሳ አንድ እሺ፣ ሀምሳ አራት
አምሳ አራት ነው አምሳ አንድ ሀምሳ አራት ሀምሳ አራት